አጠረብኝ እንትኑ ሄሎ ወይ ወይ ይኸው ዘነበ ወይ ይኸውልህ አሁን የገባንበት ይኸውልህ ምን ይላል ይሄ ስሙ ተስፋ ሶ- ተስፎ ተስፋ ስወዶ የኛ ይሄ ኤጀንታቸው አቋወጣችሁን ይሄ ቅድም የገባበት ማን መ- መናሪያ ምናምን የሚለው በሱ አይገባም። ሎጊን አያስፈልግም በሱ። ይሄ እሺ።
ኤጀንት አካውንት ነው ያንተ ማን የሚለው ተስፉ ስወዱ ይላል። በዚህ ነው አዎ።
ሁልጊዜ የምመ- ይሄ ኤጀንት አካውንት ነው ሁሉንም ካሰሮች ኮንትሮል የሚያደርገው ማለት ነው። ካሰሮቹን የታገኛቸዋለህ እዚህ ዩዘር ላይ ትገባለህ። እያየው ነው። ሄሎ ሄሎ ይቆረጥ ነው እንትኑ ሄሎ